hello hello አንድ የ order number ልንገርሽ አርባ አራት ሰማንያ ሶስት ሰማንያ ሶስት ምን ነበር?
ልዩ በርገር ታዞ ነበረ። ቆይ ጠብቅ ተብዬ ልጅሽ ከሚመጣ ከዛ በኋላ ከልዩ ጋር እኮ ታዘን አናውቅም ምናምን አለ።
ልዩ ነው ልዩ ሬስቶራንት ነው እንዴ? ታዘው ያውቃሉ እንጂ እ ታዘው ጭራሽ ያውቃሉ።
አልታዘ- አልታዘዝንም ማለት ቦሌም ኬል ያለው ነው አይደለ?
ኧረ አይደለም እዚህ ቦ- እዚህ ብራስ ጋር ያለ ነው።
ኦኬ ልዩ በርገር ነው ሬስቶራንት አይደለም። አቡሩኬ እሺ፣ ልዩ ቼክ እኮ ልዩ ላድርግና በርገር ነው።
እሺ፣ እሺ ቼክ ላድርግ መልሼ እደውልልሃለሁ።
እሺ